ተነስልኝ hello፣ ይቅርታ መልሼ ደወልኩኝ። ካፌዎት ነው።
እሺ የ company ው ስም ምንድን ነበር ያለው?
APMG
AP APMG APMG yeah በ caps lock ነው።
እ ትችያለሽ። ያው APMG አዲስ property marketing group ማለት ነው። abbreviation አዲስ property።
property marketing እ group
okay እሺ። marketing group yeah በቃ እሺ፣ ለማስተላለፍ እንዲመቸኝ ብዬ ነው እኔ።
እሺ እሺ፣ አመሰግናለሁ።
እሺ